ፀሐይንሽ ፀሐይኔት አንተረክሞ ይካሽን አረፍት በእኔናች መሃል ሰላም ይውረድና እንደ ፊቱ እንሆን መበጡን ተይና ከልብሽ ያልሆነ ከአፍ በላይ ጥላቻ ምን ያደርገልሻል ኑሮ ላይ የብቻ ከልብሽ ያልሆነ ከአፍ በላይ ጥላቻ ምን ያደርግልሻል ኑሮ ላይ የብቻ ኑሮ ላይ የብቻ ፀሐይ ፀሐይሽ ፀሐይ ነይት አንታረቅሞ ይካሽና ረፍት መዋደድ ቀረና ጥላቻ ገብቶበት የሞቀው ፍቅራችን ቀረኮ እንደ ዝበት ጥላቻን አፍቃሪ መውደድ የማይገባሽ ልብሽ አልተፈታም እንታረቅ ስልሽ ጥላቻን አፍቃሪ መውደድ የማይገባሽ ልብሽ አልተፈታም እንታረቅ ስልሽ እንታረቅ ስልሽ ፀሐይ ፀሐይ ነሽ ፀሐይ ነይቱ አንታረቅሞ ይብቃሽን አረፍት ሽማግሌ ልኬ ከአንቺ ለመታረቅ እምቢ ብለሽ ነበር እነሱን በመናቅ አስታራቂ ቀርቶ እኔው ልለምንሽ ልቤ ተጨነቀ ለማለት እባክሽ አስታራቂ ቀርቶ እኔው ልለምንሽ ልቤ ተጨነቀ ተማለጅ እባክሽ ተማለጅ እባክሽ ፀሐይ ፀሐይ ነሽ ፀሐይ ነይቱ አንታረቅሞ ይብቃሽን አረፍቱ በእኔና አንቺ መሃል ሰላም ይውረድና እንደ ፊቱ እንሆን መክበጡን ተይና ከልብሽ ያልሆነ ከአፍ በላይ ጥላቻ ምን ያደርግልሻል ኑሮ ለየብቻ አስታራቂ ቀዶ እኔው ልለምንሽ ልቤ ተጨነቀ ተማለጅ እባክሽ ፀሐይ ፀሐይ ፀሐይ ነይቱ አንታረቅሞ ይብቃሽናት አንታረቅም ሆይ ይብቃሽናት አንታረቅም ሆይ ይብቃሽናት